hello ጤና ይስጥልን።
ጤና ይስጥልኝ።
አብሮ ይስጥልን።
ቦታ ለመያዝ ነበር።
standup comedy ነው።
አዎ፣ እሺ ስምዎትን እባክዎት ንገሩኝ?
ሮቤል ግዛቸውና ሴማዊ ቴድሮስ።
ሮቤል
ሮቤል ግዛቸውና ሴማዊ ቴድሮስ ሁለት ነው።
ናቸው። እሺ በእርሶ ስም ይመዝገብና በእርሶ ወንበር እናዝለዎት።
እሺ፣ ሁለት ወንበር እሺ ሮቤል ግዛቸው። እሺ ሁለት ስልክ ቁጥር
ዘጠኝ አስር
0910
አርባ 40
ስልሳ አንድ ስልሳ ሶስት 61 63 ሮቤል ግዛቸው 0910 40 61 63 ሁለት ሰው ብዛት። እሺ ስለደወሉ እናመሰግናለን። መልካም ቀን።
thank you ነገ ስታ- ከ- ከስድስት ሰዓት እስከ 12 ሰዓት ትኬት ሲኤምሲ ላይ እዚሁ ይሸጣል በሩ ጋር።
በሩ ላይ አዎ በሩ ላይ ነው እዛው የሚገቡ ወንበር እናሲዝሎታል።
እሺ ት- ኦ፣ እዛው ነው የሚያሳዩኝ ወንበሬ አዎ ከዛው ነው።
ስንት ሰዓት ላይ ነው አልከኝ እ፣ ከስድስት ሰዓት እስከ 12 ሰዓት በፈለጉ ሰዓት መጥተው እ፣ ቲኬቱን መያዝ ይችላሉ። ከዛ በፊት ግን እ፣ ከ12 ሰዓት በኋላ ግን sharp የምንጀምርበት ነው standup comedy
ምኑ ጋ- ህንፃው ይሄ ቆርቆሮ ኢኮኖሚክስ ምናምን መሸጫው ነው አይደል አዎ።
ደግሞ ቆርቆሮ ምናምን ያለበት እ፣ ሲኤምሲ ጋር አዎ ሚካኤል አጠገብ ሚካኤል አጠገብ አዎ፣ ሚካኤል አጠገብ ላይ ነው እ፣ economics association ህንፃ ማለት ነው።
እሺ እሺ መልካም ቀን። ስለደወሉ እናመሰግናለን።
thank you እሺ እሺ እሺ ላቸው እሺ